ቃል ኪዳን ኢንተርስቴት ምን ልርዶ?
አቤት አይ ከዛሬ ሳምንት በፊት የተሳካ ጨዋታ ነበር። አንድ ጨዋታ ፎስት ፎንዶ ነው።
እሺ
እስካሁን ግን እንትን አላ አልጻፈልኝም።
አላረሞ አ ፔንዲንግ ብሎ ጽፏል። እስካሁን ፔንዲንግ ይላል።
ቲኬቱ ነው ፔንዲንግ የሚለው።
አ እስቲ ይንገሩኝ። እሺ ካሽር ኮዱ ነው የቲኬት አይዲውን።
እሺ አንድ F
እሺ cashier code ኡን አይሻልም?
እሺ ከ cashier code ከታች መጨረሻ ላይ አለ።
okay አራቷ እቺ okay cashier code አስር እሺ
ሀምሳ ስምንት እሺ ሰማንያ ሁለት እሺ
ሀያ ዘጠኝ እንደዚህ ነው አየኸው።
hello አቤት አቤት።
እሺ አንድ መልሼ ደውዬ አሳውቆታለሁ። አንዴ ታረምና እደውልሎታለሁ በዚህ ስልክ ቁጥር አይደል?
አዎ አዎ።
እሺ እሺ አንዴ እሺ